Hello ጤና ይስጥልኝ ቃልኪዳን ነኝ ከቤስት ቤት ምን ልርዳዎት?
ከተማ እባላለሁ። ትላንት በስህተት በቴሌ ብር አወጣለሁ ብዬ በ voucher እንትን ብዬ ነበረ እና
እሺ account account history ላይ ገቡና እሺ
history ከሚለው አጠገብ voucher history የሚል አለ
voucher history የሚል አለ። አዎ history ከሚለው እሺ።
አጠገብ እሺ ከዛ ላይ ቀኑን ያስገቡና የትናንት ከሆነ የትናንትናን ቀን ያስገባሉ።
እሺ
ከዛ search የሚለውን ሲነኩት ይመጣሎታል voucher code የሚል እሱን እሺ code copy ያደርጉትና ወይ እሺ መልሰው deposit ያደርጉታል በ voucher ወይ ደግሞ በአቅራቢያው የቤስት ቤት ሱቅ ካለ ከዛ ሄደው መውሰድ ይችላሉ ብሩ።
okay። እኔ አሁን ያለሁበት ወደ ኮዬ ስለ የት የት ቅርንጫፍ እንዳላችሁ አላወቅኩም። ለዛ በቃ እንደዛ ከሆነ መልሰው deposit ያደርጉት ወደ account ኡ እና ከዛ ወደ depo- ቴሌብር መላክ depo- ይችላሉ።
deposit ይሆናል። ቁጥሯን ይዣታለሁ ግን ኮዱ አንድ አዎ ፊደል እና አምስት ቁጥር ነው አይደል?
አስራ አራት ሰላሳ ሁለት ምናምን የምልህ payment ID ይላል።
no እሱ ሳይሆን ኮድ ነው የሚለው voucher code code ነው የሚለው voucher code ኡን እ፣ ትላንትማ cancel ለማስደረግ ሞክሬ ነበረ ግን ያ ትራ- እሱን cancel አላያችሁም አይደረግም። አዎ እኮ እዛ ውስጥ ያገኙታል፣ voucher history ውስጥ ያገኙታል።
ነው። እሺ አዎ ስድስት ነው በአ- አጠቃላይ ስድስት ነው። አምስቱ ቁጥር ነው፣ አንዱ ፊደል ነው።
በቃ እሺ፣ እሺ መልካም አመሰግናለሁ።
ቀን። እሺ